hello አቤት ምን እንርዳዎት
እና ትላንትና
እሺ
ሁሉ ስፖርት ላይ ወደ በቻፓ ወደ ቴሌብር transfer አድርገን withdraw አድርገን ነበር። በዚህ ስልክ withdraw ን ያደረጉት withdraw አዎ፣
ወደ ምን ባንክ?
በቻፓ ወደ ቴሌብር
እሺ አሁን በደወሉበት ስልክ ቁጥር ነው።
እንዲቆይ ይኸውልሽ፣ በቻፓ ማለት ነው። ከሁሉ ስፖርት በቻፓ ወደ ቴሌብር transfer አዎ አሁን በደወሉበት ስልክ ቁጥር ነው check እንዳደርግልዎት ነው።
አዎ፣ ወደ ቴሌብር hello?
ቆርጦብኛል። ከዛ ቴሌብር አልገባም።
አንዴ ያዳምጡኝ። አዎ check እንዳደርግልዎት አሁን በደወሉበት ስልክ ቁጥር ነው አዎ፣ አዎ። ይቅርታ በጣም ነው።
አዎ፣ በዚህ ስልክ በዚህ ቁጥር እሺ መስመር የለብኝ። መቼ ነው ወጪ ያደረጉት?
ትናንትና ዘጠኝ ሰዓት
ስንት ብር?
ሶስት መቶ ብር
ሶስት መቶ ገብቷል። ታምራት ተስፋዬ ታምራት ያው አዎ ከዚህ እንትን ብሏል። ልክ ነው።